ሌላው ዋሽንግተን የሕክምና ማዕከል ወለጋ ውስጥ አንድ ምርመራ ሰጥቼ ነበረ። መድረስ አለ ሰኞ ነው የሰጠነው። እስካሁን አልደው አልተደወለልኝ።
እ፣ ቆይ አንዴ
እሺ
መ- እ፣ ሰኞ ምን አይነት ምን አይነት ምርመራ ነው?
ሰኞ ማታ blood culture ም blood culture። ቆይ፣ አዎ፣ አይ ገብረየስ የሚል
ፀሐይ ማን አሉ?
ፀሐይ ገብረየስ
መልሽ ደውዬ አሳውቆታለሁ።
ልጠብቅሽ።
አዎ